Hello ጤና ይስጥልኝ ቤተሰቦች ስራ ቤት ነህ?
ሰላም ነው ሰላም ወንድሜ እንዴት ነህ?
አለሁ። ዳዊት አሶሳ ነኝ እሺ ዳዊት ሰላም ነው?
አለሁ። ማን ነው ያለው? ጄሪ ብሩክ ምናምን ጄሪ
አዎ ስለ- አገኛት አገኛት እሺ
Hello ወይ ጄሪ አቤት ዴዚ
እ፣ ሰላም ነው ሰላም እንደምን እንዴት ነህ?
አለሁ ይመስገን። የትላንቱ ኮምፒውተር እኮ ቅድም ተስፍሽ እንትን እያለ እሺ window ከእንደገና format አድርገህ ጫንበት አለኝ እና
እሺ እንጫና window ቀየርኩለት አሁን። አዎ እና update ም ሆኗል መሰለኝ እሺ መጫን ብቻ ቀረው። ልላክልሽ?
እሺ ላከው ይኸው አሁን እየላኩልሽ ነው። አንድ accept ልበልሽ እንጂ እሺ